ሄሎ
የለም
ጤና ይስጥልኝ።
አብሮ ይስጥልኝ። ደግሞ
ምን ለርዳው? ቴኒዊን ነው።
ኦኬ አዎ፣ ይሄ ሚሰጅ እኔ አልፈልግም። በአጋጣሚ ልጆች ናቶ ነው መሰለኝ ብር እየተቆረጠብኝ ነው ይሄኛው ሲገባ።
አንድ መስመር ላይ ጠብቁኝ።
እሺ እሺ።
እንዴት እንደሚከፈት አላውቅም። ከውጪ ነው። ሄሎ ያ ያ አቤት።
ይሄኛውን ያዝ።
አንድ አንዱ?
መስመር ላይ ተጠብቅኝ። አንድ ይቅርታ ጋር እ- እ- እሺ
አቋርጬልሻለሁ። ተቋርጧል።
እሺ፣ አመሰግናለሁ።
አሜን።